ጤና ይስጥልኝ አሪፍ Pay ሂደል ነኝ በኩል ምድር ነው።
okay በዚህ በአሪፍ Pay ከሁሉ ስፖርት ላይ ያወረድኩትን ብር አልገባም እስካሁን። ባለፈው ከአንድ ከአንድ ቀን በፊት አውርጄ ነበረ ከሁሉ ስፖርት ላይ አሸነፊ አንድ ጨዋታ ስምንት መቶ ብር እሺ
ወደ ቴሌ ብር አልገባም።
አልገባሎትም ወደ ቴሌ ብሩ። እሺ አዎ አመልክተው ነበር እኛ ጋር ከዚህ በፊት አዎ
ማን ልበል ስሞትን?
ከዲር አብዲ ኡስማን ከዲር ከድር።
አብዲ ኡስማን ከዲር አብዲ ኡስማን እሺ እሺ ሌሎት አንድ ጊዜ መስመር ላይ ጠብቁኝ።
እሺ
ያ-
hello
screenshot ልከውልን ነበር በቴሌግራም
አዎ አዎ አዎ ልከውልን ነበር። ማን በሚል username ነው
username ማለት የቴሌግራም ስሞት ማን ይባላል?
ከና አብዲ ኬና እሺ። አብደበያችን ተላልፎሎታል ለሚመለከተው ክፍል እ ችግሩን እያየሉለት ነው። ምናልባት ጊዜ ትንሽ ስለሚወስድ ለዛ ነው የቆየቦት። በትዕግስት ይጠብቁን እባክዎን።
እሺ እሺ ሌላም ረዳት ነገር አለ?
የለም እሺ thank you።
ችግሩ ሲፈታ እኛው ራሳችን እ contact እናደርጎታለን ወይ በቴሌግራም ወይ በስልክ።
አይ እሺ እሺ ስለደወልን አመሰግናለን። አገልግሎት ላይ ያሎትን አስተያየት ከሚሰሙን ድምጽ በኋላ ያስቀምጡ መልካም ቀን